ጤና ይስጥልኝ ቻፓ።
ከቴሌ ብር ወደ አካውንቴ ገቢ አድርጌ ብሩ አልገባልኝም ወደ አካውንቴ።
ከቴሌ ብር ወዴት ነው ያደረጉት?
አዎ ወደ በቻፓ ወደ አራዳ እንትን ብዬ ነበረ okay deposit አራዳ አድርጌ።
betting ኦች ላይ ያለ አዎ እሺ፣ ስልክ ቁጥር ልስጦት እና ቴሌግራም ላይ ይልኩልኛል። ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት ምኑ ነው ምልክልሽ?
transaction message የቆረጠው አለ ከቴሌ ደረሱት አዎ እሱን ላይ ይልኩልኛል።
እሺ በቴሌግራም አሁን ላይ ልል- እሺ አሁን ልላክልሽ
እህ እህ።
እኮ አሁን ልላክልሽ አዎ፣ አዎ፣ አሁን ይላኩልኝ።
እሺ